ብር ብዙ ነው።
ሎት sound ተቋርጦ ነበር።
አዎ balance ዘግቶብኝ ነው እና አናግሬያቸው የቴክስ accountኦቹ ማለት ነው ባለቤቶቹን ወደ balance ሆኗል ያለኝ በምን ላይ ነው የሆነው ስለው አሪፍ ፔይ አናግራቸው ብሎ እሱ ነው ቁጥራችሁን ላይ ሰጠኝ ማለት ነው ከዋናው ከአዲስ አበባ
እሺ ያመያችን የእኛ እዚህ የሚያሳየን ከላኩት screenshot ውስጥ ሶስት መቶ ብር ሚል ነበር ያመለከቱት አይደለ?
አዎ አዎ
እሱኛው transaction ወደ አሪፍ ሳይተላለፍ ነው የቀረው። እዛው ቴክስ wallet ሆቴል ላይ ግን ተመሽሞን ነበረበት።
ቴክስ wallet ላይ ማለት ነው አዎ የቴክስ supportኦች ሲያመለክቱ ለእነሱ ስለሚያሳያቸው ወደ እዛው ተመላሽ ያደርጉልዎታል።
እሺ አመሰግናለሁ።
እሺ ስለደውለኛ እናመሰግናለን። መልካም ነው። እሺ